Den 19 vad kommer det då? Ja.
ሄሎ ሄሎ ጤና ይስጥልኝ እ, ሶስት ቀኑ እ፣ ከዛሬ እንትን ያልተለቀቀ እንትን ነበር በቴሌግራም ብቻ ነው። ትና- እስከ ትናንትና ምሽት እ፣ ዲፖዚት ምናምን ድሮ ነው ዲፖዚት ነው።
አዎ መጀመሪያ እናንተ እንትን ነው የተለያየ ኤጀንት እ- ሲቀበለኝ እ፣ ሌላ ጊዜ እየሰጠኝ ከዚያ ሁሉንም እ፣ ልኬያለሁ።
ማን ልበል?
ካሳይ ደርባ ሄሎ
ካሃ የሚለው ነው።
ካሀ አዎ። እዚያ ትናንትና ምሽት ወል ላለችኝ ዊድራው ዊድራዋል ድሮ ከስር እ፣ አንድ ሰባት መቶ የሚለው ነው አይደል? እሺ ዜሮ ዘጠኝ አስራ አራት ቤቱ ነው የቴሌግራም እ፣ የቴሌ የሁሉ ስፖርት የሚጠቀሙበት።
ዜሮ ዘጠኝ አስራ አራት ሀምሳ አምስት ስልሳ ሶስት ሀምሳ አራት አሁን ገና ነው ትክክለኛውን የላኩት አስተላለፍ የለታለ ሲስተካከል ቴሌግራም ላይ ነው የምናሳውቁት። ቴሌግራም ላይ ይከታተሉ፣ ይጠብቁ።
እሺ እሺ